ሄሎ ጤና ይስጥልኝ። ምን ልታዘዝ? ቴሌቪ
እሺ፣ ሰላም ነው።
እግዚአብሔር ይመስገን። ምን ልርዳው?
እሺ፣ እዚህ የሆነ እዚህ ላይ ካርድ ሲሞላ ማለት ነው ከሲሙ ላይ እህ
ብር ብር ይቆርጣል። message ም ይገባል። ጥቅሙ ምን እንደሆነ ገባኝ። እስቲ ግልጽ ነው።
አዎ ቴሌቪዥን ያው game ነው። የጥያቄና መልስ አለው። subscribe ሲያደርጉ ወይ ደንበኛ ሲሆኑ እ አ።
ትኬት እየሰጠ ሁለት ብር ይቆርጣል። ትኬት ያስገባሉታል። ትኬት ማለት ደግሞ እድሎቹን መሞከሪያ ማለት ነው።
እሺ፣ message ም ይገባል ግን እስካሁን አዎ ተጠቅሜ ስለዚህ አላውቅም።
እንደዚህ ነው የሚያደርጉት። ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ፣ ከዛ ሰባት ቁጥር ይጫኑና ቋንቋውን አማርኛ ያደርጋሉ።
okay፣ እሺ፣ ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
እሺ፣ በቃ አመሰግናለሁ።
ጥያቄና መልስ በኮይን የእድል ጨዋታ በትኬት ነው የሚጠቀሙት። ሞባይል፣ ላፕቶፕ አምስት ሺህ ብር ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት ሽልማት አለው። ቴሌቪዥን
እሺ፣ እሺ፣ በቃ እሺ፣ መልካም ጊዜ እሺ፣ በቃ
አሜን።